ጤና ይስጥልኝ ቸባ።
አብሮ ይስጥልን።
አቤት መነዳት
ከቴሌብር ስልክ ስር ነበረ አናግራቸው ብለው አስራ አንድ ኦንላይን ቸው ወደ ቴሌብር ልኬ ሳይገባ ነው ለአንድ ዜና ቴሌብሮች ስጠይቃቸው ለምደላቸው ዘጠኛ ሰ ከምን ድርጅት ነበረ? ከምን ድርጅት ነበረ?
ከቤቲንግ ቤቲንግ ከአባት እስቲ ስልኮትን ስጡኝ፣ ስልክ ቁጥሮትን የቴሌብር ዘጠኝ ሀያ ሶስት ዜሮ ዘጠኝ ሀያ ሶስት ሀያ ሰባት ሀያ ሰባት ሀምሳ ሰባት ሀያ ስድስት አስራ ሰባት ሀያ ስድስት በዚህ ቁጥር እኛ ጋር የመጣ ምንም ውድድር የለም። የቤን ድርጅቱ ጋር ደውሎ የጠይቋቸው። እሺ ድርጅት ስልክ ታውቁታላችሁ?
የምን ድርጅት ያለጉት?
አባት ዋይቲንግ
እሺ አቪያ ነው የአቪተር ነው የአባተራ
እሺ እንዴት ሌሎ እሺ ዘጠኝ ሰባ ዘጠኝ ዘጠኝ ሰባ ዘጠኝ ዜሮ ዘጠኝ ሰባት ዘጠና ዘጠኝ ዘጠኝ አርባ ሁለት አስራ ሁለት ሰማንያ ስድስት